ሄሎ ሄሎ አቤት፣ ጤና ይስጥልኝ። እባክዎት ባትሪ ዘግቶብኝ እኮ ነው።
እሺ፣
አዎ ባትሪ ዘግቶብኝ ነው።
እሺ፣ ኮከብ ስድስት ሰላሳ ስድስት
ኮከብ ሶስት ኮከብ ይበሉ መጀመሪያ ኮከብ ስድስት ሶ- አ፣ ሶስት ስድስት ኮከብ አሁንም
አሁንም ደግሜ እንደዛ አ፣ ኮከብ ይበሉ
ኮከብ ደግሜ አዎ ከዛን አንድ
አ፣ ከዛን መንሰላል
አያሽ ከዛን ከዛ?
ይላ- ይህ ሲልኩ ይመዘገባሉ ከዛን ጥያቄና መልስ ይመጣሉታል
game ኡን ሳየው እንዴት ነው የማገኘው?
እኮ እንደዚህ ጥያቄና ብዬ መልስ እኮ ነው ጥያቄና መልስ ነው የሚመልሱት አንድ ወይም ደግሞ ሁለት ብለው መለስ ይችላሉ ኢንተርኔት አሉት አካባቢ
ኢንተርኔት አይሰራም ስልኩ።
እኮ ስለዚህ በቃ ይሄንን ይጫወቱ የ SMS ኡን ጥያቄና መመለስ ጥያቄና መልስ መመለስ ነው
እሺ game ነው